hello ጤና ይስጥልኝ እሺ
ሰላም ነው በአሁኑ ሰላም ሰዓት እንትን ትናንትና አንድ ሺህ ሁለት መቶ ብር withdraw አድርጌ ነበር።
በዚህ ቁጥር ነው በዚህ ቁጥር አይደለም በሌላ እሺ ቁጥሩን ንገሩ ዜሮ ዘጠኝ ዜሮ አራት እሺ ሰላሳ ሁለት እሺ አስራ ሶስት
አስራ ሶስት ሰማንያ እሺ
አንድ ሰማንያ አንድ እሺ እሺ
እና አልገባም account ላይ አልገባም መቼ ነበር ዛሬ ነበር ትናንትና ማለት ነው።
ስንት ብር ነበር ይቅርታ አንድ ሺህ ሁለት መቶ እሺ check እያደረኩ ነው እሺ hello አቤት በ voucher ነበር ወጪ ያደረጉት
voucher ማለት ነው።
በ voucher ማለት ኮድ ይሰጡትና ኮዷን የቤት ቤት ሱቅ ይዘው ሄደው ነው የሚቀበሉት ኮዷን ለ cashier ሰጥተው ገንዘቡን የሚያወጡት በጥሬ
አወቅ-
አቅራቢያው ቤት ቤት ሱቅ አለ
እኔ እንጃ ድሬዳዋ ነው ያለው ድሬዳዋ
አለ ግን አ- ወደ ቤት ቤት account ኡም መመለስ አማራጭ አሉት በ voucher እንዴት?
ሲወጣ ኮዷን ወስደው deposit ያደርጉታል በዚህ ቁጥር ቴሌግራም ይጠቀማሉ
በዚህ ሳይሆን በዜሮ አራቱ ነው ዜሮ ዘጠኝ ዜሮ አራት አዎ ሰላሳ ሁለት
ልላክሎት በዛ step ኦችን ቀላል step ኦች ናቸው በ- ይቻላል አሁን እልክሎታለሁ እሺ እሺ እሺ መልካም ምሽት Thank you.
እሺ እኛም እናመሰግናለን